ጤና ይስጥልኝ ቢጀይ ኢትዮጵያ ሄደልኝ እባክዎ መረጃ ሄሎ
ጤና ይስጥልኝ አሉ ሰላም ነው። እንትን ወደ ምሰጅ ቆመ እንደ መጠጣ ወርጀ ምሰጅ አልገባለች ልኩ
እሺ ገሚያችን እያወረዱ ግን ሜሴጅ እየገባሉት አይደለም። የቤተኛ ፕሮግራም
ይሄኛው ስልክ ራሷ ቤተኛ ፕሮግራም
ዛሬ ብቻ ነው ይሄ ያጋጠሙት ወይስ ሰሞኑን ጭራሽ ገብቶ አያውቅም። ሰሞኑን
ደንበኛችን እመዘግብሎታለሁ። ችግሩ የዲጄ አይዲዮን ያውቁታል? ይነግሩኛል። የዲጄ አይዲዮን ያውቁታል?
አይዲውን አዎ አሁን በቀደም የተላከው አዲስ አዲስ አዲስ ቁጥር አዎ አዎ ይንገሩኝ እሱን ካለዎት በዚህ ስልክ ቁጥር የገባ ነው። ምናልባት ስልኩ ላይ ስላለ ለማውጣት እ ምንም ችግር የለም ወይ ስልክ ቁጥሩን ይንገሩኝ።
ይሄ የራሱ ስልክ ዜሮ ዘጠኝ ይሄ የደወሉበት እሺ አዎ ችግር የለውም ደንበኛችን። አንድ ጊዜ መስመር ላይ ጠብቁኝ። ሞላ ጌታነህ ነው እ ቤቶት?
አዎ አዎ አዎ እሺ በዚሁ ስልክ ቁጥር ነው አይደል ሜሴጅ የሚገባሎት የነበረው ድሮ?
አዎ
እየመዘገብኩሎት ነው። መስመር ላይ ጠብቁኝ አንድ ጊዜ። ሙሉ ስሞትን ይነግሩኛል?
ሞላ ጌታነህ ላቀዋ
እሺ ስልክ ቁጥር በዚህኛው ልመዝግብ አይደል? አሁን በደወሉበት ይሄኛው ነው ይሄኛው ይሄ ነው ያለው ይሄ የለኝም።
receipt ያስቆርጣሉ አይደል? ሲወድ አዎ ዛሬ አሁን አውርጃለሁ ስልሳ ዛሬ ራሱ አዎ አስቆርጠዋል።
አዎ።
እሺ ደንበኛችን መ- መዝግቤሎታለሁ። ለሚመለከተው ክፍል አስተላ- አስተላልፌያለሁ። ችግሩን ይፈታልዎታል። እሺ ሌላ የምረዳዎት ነገር አለ ደንበኛችን?
አይ፣ ምንም ችግር የለም።
እሺ ስለደወልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙትን በኋላ ያስቀምጡ። መልካም ቀን።
አዎ።